Hello ባሶችን check አድርጌ ነበረ። ኦዳ ባስ ብቻ ነው ያለው። ኦዳ ባስ ደግሞ ለሐሙስ ነው እ፣ ያላቸው ቦታ። ስለዚህ ያለው አማራጭ ወይ ለሐሙስ መቁረጥ ነው ወይ ብሩን ተመላሽ እናድርግ።
እሺ አንድ ደቂቃ ስኝና መልሼ ልደውልልሽ።
እሺ ይቻላል።
ማን ልበል ሲደውል?
መንገደኛ ወይስ አንቺ- አንቺ ነሽ ያለሽው?
መንገደኛ በዚህ ደውሉ።
እሺ መልሼ እደውላለሁ።
እሺ